ಹಲೋ ಡವರ್ಗಿರಿ ಏನು હેલો
હેલો હેલો አቤት እንዴት ናቸው?
እግዚአብሔር ይመስገን። እንኳን ወደ ሻሸመኔ ከተማ የነጻ ስልክ ጥሪ ማዕከል በደህና መጡ።
ሄሎ አቤት
እ እዚህ ምን አልኩሽ መሰለሽ?
እንኳን ወደ ሻሸመኔ ከተማ የነጻ ስልክ ጥሪ ማዕከል ደህና መጡ።
እ የሆነ እናንተ ጋር ተልኮ ነበረ ምን
አብሽር የሚባለው ምሳሽ እናንተ ጋር ልኮ ነበረ ምሳሽ አልመጣልኝም። እስካሁን ምን
የሆነች እናንተ ጋር መጥቶ ነበረ የት
ምግቤሽን እናንተ ጋር ልኮ ነበረ የሆነች አብሽር ውስማ የሚባለው የት ብለሽ ነው የደወልሽው? የኔ የት እኔ እ
የሆነ ገበያ ትንሽ ገበያ ቢያታ የሚባለው ከዛ ነው የደወልኩት።
አይ ተሳስቶ
አልተሳሳትኩም። ስሙ እናንተ ጋር መጥተዋል። message አልመጣልኝም እስካሁን።